ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን
ከምት ሰላሳ ነበር የምደውለው ትላንት ደውዬልሽ ነበር።
እና አልገባልሽም። ልክ ያለው እኮ አይ ገብቷል፣ ገብቷል። የሽልማቱን ፕሮግራም ልነግርሽ ነው መቼ እንደሆነ ነገ ነው። እሺ፣ እ ነገ አራት ሰዓት
OK ነገ አራት ሰዓት የት ነው?
ፒያሳ ቸርችል ጎዳና ሊሴ ገብረ ማር
ፒ- ፒያሳ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ጎን ያለው ኢትዮ ቴሌኮም።
text ታደርጊልኛለሽ?
እሺ፣ አይሻልም?
አደርግልሻለሁ። እ፣ እሺ እሳቸው ነው የሚመጡት ወይስ አንቺ ነሽ?
አይ አንድ ላይ እንመጣለን፣ ግን text ብታደርጊልኝ አሪፍ ነው።
እሺ መደወል ትችያለሽ፣ ወይም ደግሞ ስልሳ አምስት ሰማንያ ሰባት ምናልባት ነገ ከጠፋባችሁ አራት ሰዓት ነው። ሰዓት እንዳታረፍዱ።
አራት ሰዓት አዎ እሺ።
ነገ እ፣ text አደርግልሻለሁ።
ከዛ ወዲያው እንትን መመለስ እንችላለን። አ?
ወዲያው ወዲያው ነሽ